ጤና ይስጥልኝ። ሄሎ ሄሎ
አቤት አይ ቁጥሩን ከፍሬ ስልኩ ላይ አግኝቼ ነው። ልጆች ትመዘግባላችሁ አይደለ?
አዎ
እኮ ለማስመዝገብ ነበረ።
እሺ ስንት ስንት አመት መጠቆም የፈለጉት ህፃን?
እ፣ አስር አመት
እሺ እ፣ የአስር አመት አይቻልም። አሁን እኛ እጹብ ድንቅ ልጆች መስፈርቱ አምስት አመት እና ከዛ በታች የሆኑ ልጆችን ነው የምንመዘግበው። የአስር አመት መስፈርታችን አይሟላም። አዎ
እሺ እሺ እሺ እናመሰግናለን ስለደወሉ። መልካም ቀን። እሺ እሺ እሺ